ለዛ ነኝ እባክዎን ልርዳው?
እባክዎት እኔ ቀደም ሪፖርት አስደርግ ያለው መቶ ዘጠና አምስት ብር አንድ ላይ መቶ ዘጠና ዘጠኝ ብር deposit አድርጌ ነበረ።
እሺ አልገባልኝም ነበር። ያው አንቺው ነሽ መሰለኝ ያናገርኩሽ።
አዎ፣ ስም- ስሞትን ማን ልበል ደንበኛችን?
አብዲ አብዲ ከድር
አዎ፣ አሁን ወደሚመለከተው አካል አስተላልፌልዎታለሁ። ደንበኛችን ከባለሙያዎች ያገኘነው አዲስ ነገር ስለሌለ ነው። የተስተካከለ ሰዓት እንደውልሎታል። ይቅርታ ስለዘገየ።
ከተቻለ እንደፈጥንልኝ ማድረግ አይቻልም?
አዎ ደግሜ ሪፖርት አድርግሎታለሁ። ያው በተራ መስተናገድ ስላለበት ነው። ብዙ ደንበኞች እንደርሶ እየደወሉ ስለሆነ እም፣ በተራ መስተናገድ ስላለበት ነው። ደንበኛችን በስተካከለ ሰዓት እንደውላለን።
እሺ እሺ፣ እሺ፣ ይቅርታ ስለዘገየን። መልካም ጊዜ ይሆንል።
ከተቻለ ግን ይፍጠንልኝ ወይም እስከ ነገም ከሆነ ንገሩኝና ቁርጡን አውቄ መቀመጡ ይሻላል።
እ፣ በዚህ ጊዜ ማለት ስለማንችል ነው። ያው እኛ ሪፖርት ማድረግ ነው ስራችን። ባለሙያዎች ናቸው የሚያስተካክሉት።
እም፣ እንደ እርስዎ ብዙ ደንበኞች የደወሉ ስለሆነ ያው በተራ ነው የሚስተናገደው። ለዛ ነው።
እሺ እሺ ደንበኛችን፣ ይቅርታ። መልካም ጊዜ ይሆንል።